ያስጠልሽበት
ሰላም ነው ማ ይመስገን ጋዝቼ ነበር ማታ ሌላም ጋ ነበረኝ እስቲ ወጥቷል ቼክ አድርገልኝ ነበር ኦርደር እ ነሽ ነበረ ኦርደር ያደረጉት ትላንት
በቴነሽ
በላይ በተሌሌ ነው ተሌሌ በተሊሌ አዎ አዎ ወጥቷል ዛሬ
Okay ይህ ባለፈውም እስቲ ባለፈው በሀያ አንድ ያዝ ነበረ
የሀያ አንድ እስካሁን እ
በሀያ አንድ order ያደረጉት እስካሁን አልመጣም አሁን አልመጣም ሀያ አንድ በእኛ ነው በነጮች ነው የሚሉት
ዛሬ May ሁለት ነው አይደለ? Ap- April አንድ ነው ያዘው።
አፕሪል አንድ በሰላሳ ነው እዚህ ጋር የሚል እ በሀያ አንድ ሽንኩርትና ነጭ ሽንኩርት
በሀያ አንድ ምንድን ነበር ያለው? ካር ሽንኩርትና ቀይ ሽንኩርት
በሀያ አንድ ግን በሰላማዊት ነው እንጂ ያለው እሱ አድሚን ሆነው የለም።
አይ በአል ሰሊሌ በሚል ሰሊሌ በተሊሌ ነው የሚሉኝ ወይስ? እሺ የተሊሌን ስልክ እሺ ንገሩኝ።
ዜሮ ዘጠኝ አስራ አንድ እሺ ሰላሳ ሶስት እሺ አስራ አራት ሀያ ስድስት
አይ፣ በተሊሌ አሁን በሰላሳ ኦርደር ያደረገችው ቲምና ድንች አለ። ከዛ በፊት ነው እሱ እሱ ሄዷል።
የሚሉኝ።
እሱ ደርሶኛል። ግን ትናንት order ያደረኩት አለ ሽንኩርት እሺ በሀያ አንድ ደግሞ ሽንኩርትና garlic አለ።
አዎ እ ይሄኛ ትናንትም አርቄያለሁ።
አልመጣልዎትም?
እሱም አልመጣልኝም። አዎ እሱን ጠብቄ ሲያቅተኝ ትላንት ደግሞ ሌላ አዘዝኩ።
አሳውቀዋል እዚህ
አዎ ትላንት ደውዬ ነበር። ዛሬ ይመጣልሻል ተባልኩ።
እሺ አንዴ እሺ መስመር ላይ ጠብቁኝ አዎ ወጥቷል ዛሬ ይመጣል የት ሁለቱም?
አዎ
እሺ በቃ እሺ።
አመሰግናለሁ። ይመጣል አይደል?
አዎ አዎ ድራይቨር ሲደርስ ይደውላል እሺ እሺ መልካም ቀን